Hello. Hello.
እባክዎ ምን ልርዳው?
ጤና ይስጥልን። እንትን ነበረ deposit ለማድረግ ይኸው በሁሉ ስፖርት ምንድነው application እንትኖቹ ቴሌብር እና በማስገባው ቁሟል። እዚያ ላይ ያሉት ምንድን ነው?
አዎ ለጊዜው እየሰራ አይደለም። እስከዛ ግን manual deposit እያደረግን ስለሆነ branch ላይ deposit እንደሚያደርጉት እ፣ እኛ እናደርግሎታለን። ስልክ ሰጦትና በዛ deposit ያደርጋሉ። እኛ ደግሞ ወደ account ኡ እናስገባለን።
በስልክ ማን ነው በኦንላይን የለም እንዲህ በስልክ ከዚህ በኋላ አይመጣም።
ይመጣል እስኪስተካከል ነው።
እሺ እሺ፣ በቃ እሺ፣ አመሰግናለሁ።